ጤና ይስጥልኝ አሪፍ ነኝ ሌሊት ነው የዋልኩት አብሮ ወስድልኝ ከ ከቴሌብር ወደ መቶ ብር አስተላለፈ። ከኩዊክ ኩዊክ ብር ወደ ኩዊክ ብር እንትን አለኝ አልገባም።
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ ስሞትን ይንገሩኝ ደንበኛችን።
አብዱላኪ መሀመድ
አሁን አይደል የሞከሩት ደንበኛችን? እሺ እሺ ደንበኛችን መረጃውን መዝግቤልዎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account አችን screenshot አንስተው ይላኩልን።
እሺ
ቁጥር ላስይዞ 0992
እሺ ዜሮ ዘጠኝ ዘጠና
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሃምሳ አምስት
ልክ ነው ደንበኛ ያስተላልፉ ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ ሌላ የሚረዱት ነገር አለ?
አይ የለም እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ ጋር ያስቀምጡ።
እሺ